ትምህርት ቤት ሰላም
ማለቴ
እንትን ነበር ትላንት የሆነ የሄድኩት ጨዋታዎች ነበሩ።
ምን አልከኝ? ይቅርታ።
ትላንት የሆነ የሄድኩት ጨዋታዎች ነበሩ ወይ እሺ
እና የሄድኩት ጨዋታ አንድ ሁሉንም አግኝቼ አስ- አስራ አንድ እጅ አስሩን አግኝቼ አንዱ ትናንት ተሰረዘ። ጨዋታው በ ፖስት ፖንዶ ነበክ አዎ ተሰረዘ።
ካሸርኮዱን ትነግረኛለህ? ቼክ ላድርግልህ።
እ?
ካሸርኮዱን
ካሸቶ- ካሸቶ ሆዱ
ካሸርኮድ ካሸርኮድ የለውም።
አለው እኮ እ፣ እችን አዎ ልጅ እሷን ንገረኝ። እሺ ያትና
እሺ መልሼ እደውላለሁ።
እሺ እሺ